ሰላም ጤና ይስጥልኝ። ቤት ቤት ቤቲ ነው የምንረዳው። ሄሎ
አሎ
ሰላም ጤና ይስጥልኝ። ቤት ቤት
አብሽ እንኳን
ሄሎ
ይነግራል። ሀያ ሀያ አምስት ብር ይፈልጋል የኔ ሀያ ሀያ ሀያ ብር እሺ እሺ ቦቲት ያደረግበትን መሴጅ ቴሌግራም ላይ ላክልን። እሺ
ይነግራል የሀያ ብር ሌላ ስንት ሰዓት እ